Hello ፍቅር ነኝ።
Hello ፍቅር እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ነህ?
አለን ሰላሳ ዘጠኝ ሰባ ስምንት
ሰላሳ ዘጠኝ
ሰባ ስምንት ሰላሳ ዘጠኝ
ሰባ ስምንት
ሰባ ስምንት
አዎ ሰላሳ ዘጠኝ ሰባ ስምንት እሺ ምንድን ነው?
ምግብ ቤት አልደረሰም እና ሰዓት ደግሞ በጣም ዘግይቷል። እንዴት ላድርገው?
አልታዘዘም ነው ወይስ አልደረሰም ነው?
ደረሰም አልደረሰም። እሺ አስተላለፍልህ። እሺ